ሰላም ነው እግዚአብሔር ይመስገን።
እና ይሄ ቁልፋው ነበር የሰጠኝ እና ስራ አለ እንደ ታስቀጥራላችሁ?
አዎ
እህቴ ነበረች የድርቅ የሰጠች እና ከሰው ተቀብላ እሷ በ database ነበር የተማረችው። በዚህ field ይኖራቸው
በ database ያው ስራው ሲኖር ነው የምናሳውቀው እና ለእርስዎን የፈለጉት አሁን ለእህቶት ነው?
ምን ያክል ለእርስዎ ነው ስራውን የፈለጉት ወይስ ለእህቶት ነው?
አይ ለእህቴ ለእህቴ ነው የፈለግኳት የፈለግኳት ስለዚህ እ ስልክ ቁጥሩን ይስጣትና እሷ ትደውልልን ዝርዝር መረጃ ከሳሙ ስላለብን እሷ እንድትደውልልን ያድርጉ። አዎ
እምቢ እምቢ ብሏል ነው ትንሽ ወደ ወሊሶ መስመር ነው እና እምቢ ብሎኝ ነው። እስኪ በአንቺ ስልክ ሞክሪ ብላኝ ነው። እኔ ደግሞ እዚህ ቃሊቲ ነው ያለሁት።
አሀ እሷ ቋሚ መኖሪያ ሰፈሯ የት ነው?
እዚህ ትመጣለች። ስራው ቢገኝም አሁን ወደ ወሊሶ ትልቦ የሚባል ከተማ ነው የምትኖረው።
okay እኛ አዲስ አበባ ላይ ብቻ ነው የምንሰራው።
ትመጣለች። እኔ እህቷ ነኝ። እኔ ጋር ትመጣለች። ስራ ከተገኘ ችግር የለም። ሁሉ ነገር COC አላት። ዲፕሎማ ዲግሪ ደግሞ አላት። በኮምፒውተር ተምራለች።
እሺ ያው እ ስራውን ከማግኘቷ በፊት ቢሮአችን በአካል መጥታ መመዝገብ ይኖርባታል።
እና መች ትምጣ? በተመቻት ሰዓት ነው ወይስ
አይ እ ባለሙያዎችን የምናስተናግደው ማክሰኞ ወይ ቅዳሜ ነው እና እ እሱንም መረጃ አሁን እርስዎ ሙሉ መረጃውን አያውቁም እና ግዴታ መሆን ያለበት እሷን ማናገር ነው እኛ ያለብን።
እሺ ወይ ስልኳን ቀይራ ትደውልላቸው። የት ነው ግን ቦታቸው?
የኛ ጎተራ ፔፕሲ ንፋስ ስልክ ፖሊስ መምሪያ ዝቅ ብሎ ነው የሚገኘው።
በቃ ችግር የለም። ቆይ ስልኳን ቀይራ ደውላ እናንተ የምትፈልጉን ጥያቄ ከሷ ተቀበሉ ስል ትደውልላቸው።
እሺ እሺ እሺ መልካም ቀን።
እሺ ቻው ቻው።